ጤና ይስጥልኝ መክቲው።
ጤና ይስጥልን እግዚአብሔር ይመስገን።
አለን። ስልጠና ለመሰልጠን ፈልጌ ነበር ማስታወቂያ አይቼ።
እሺ፣ special class ነው።
special ነው እሺ፣ አላውቅም።
ይቻላል።
የ- እ? እስቲ አስረጅኝ YouTube ያለውን ነገር እና okay
YouTube account አለት?
እ፣ አለ አዎ
እሺ፣ በእሱ special class አለ እንሰጣለን ማለት ነው። በጎ አድራጎት አለ፣ marketing አለ፣ content አለ፣ editing አለ ማለት ነው።
okay ለምን ከአራት አይነት ውስጥ ቤት የፈለጉትን መርጠው መውሰድ ይችላሉ። የስድስት ቀን ትምህርት ነው።
የስድስት ቀን
አዎ፣
እሺ የስድስት ቀን ትምህርት ምን ያህል ነው ብሩ?
ክፍያችን አስር ሺህ ብር ነው።
አስር ሺህ ከአስር ሰዓት እስከ አንድ ተኩል ነው። በሳምንት ለስድስት ቀን ብቻ ነው ትምህርቱ የሚሰጠው ማለት ነው።
okay ከመ- ከመቼ ማለት ነው? ከሰኞ ነው የሚጀምረው
አዎ፣ ከሰኞ እስከ ቅዳሜ ድረስ
ከቅዳሜ ከአስር እስከ አንድ ሰዓት
እስከ አንድ ሰዓት አዎ፣ እስከ አንድ ተኩል እስከ አንድ ተኩል። እሺ ምን ምንድን ናቸው አልሽኝ? ይቅርታ ስልጠናዎቹን ያካትቱት።
ችግር የለውም። በጎ አድራጎት አለ፣ marketing አለ፣ content አለ፣ editing አለ። ከነዚህ ውስጥ special class መርጠው እርስዎ መማር ይችላሉ ማለት ነው። YouTube አንዱን ነው ካለዎት የምንመርጠው።
የፈለጉ ከአራቱም ውስጥ መማር ይችላሉ። አራቱንም okay ከፈለጉ እ፣ የስድስት ቀን ብሩስ የስድስት እንዴት ቀን ነው?
ለየ- ለየብቻ ነው።
okay፣ ሁሉም ለየብቻ ለየብቻ ብሩም ለየብቻ ማለት ነው።
አዎ አዎ
okay፣ በቃ እሺ፣ እንትን ነው
ልመዝግቦት